Nella stellinቴ በረመጃ ማዕከል ባኩም ዘዶ
ሄሎ ሄሎ፣ ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን።
እሺ እንትን ቪዛ ፈልጌ ነበር ቪዛ የስንት ጊዜ ወደ ዱባይ እኮ ለስንት ጊዜ? የስድስት ቀን የአንድ ወር የሁለት ወር ናት።
የአንድ ወር።
የአንድ ወር ሀያ ዘጠኝ ሺ ሶስት መቶ ብር ነው ዋጋው።
okay የሁለት ወር ሲሆን የሁለት ወር ሲሆን አርባ አንድ ሺ
okay የአንድ ወር ሀያ ዘጠኝ ሺ ሀያ ዘጠኝ ሺ ሶስት መቶ ብር ሀያ ዘጠኝ ሺ ሶስት መቶ እሺ ምንድን ነው የሚያስፈልገው?
ፓስፖርት እና ጀርባው ነጭ የሆነ ጉርድ ፎቶ።
okay እሺ ሌላ ምንም አያስፈልግም?
አዎ ከዛ ቴሌግራም ላይ ይልኩልናል። ከአራት ቀን በኋላ ይደርሳል። ቴሌግራም ላይ እንልክሎታለን።
okay እሺ ቢሮአችሁ ሀያ ሁለት ነው መሰለኝ አይደል?
ቢሮአችን ሀያ ሁለት የጂ ግሬስ ህንጻ ዘጠነኛ ፎቅ እሺ ስንመጣ እንደውል።
ይቻላል። ደው
እሺ ሌላ ምንም የሚያስፈልግ ነገር የለም?
የለም ጉርድ ፎቶ፣ ፓስፖርት ከዛ ብሩን ሲያስገቡ በአራት ቀን ውስጥ ይደርሳል።
okay እሺ guaranteed ምናምን የለውም?
ምን አሉኝ?
ማስያዣ ምናምን የለውማ?
ማስያዣ የለውም። ለዛ ነው ትንሽ ዋጋው የሚጨምረው።
እም፣ እም፣ እሺ አባት thank you።
እናመሰግናለን።